ሄሎቴን ይባላል ቤት ቤት
አንድ ኬት ማወቅ ፈልጌ ነበር ውጤት እሺ ንገረኝ ትኬት አስራ ካሰር ሁለት ዜሮ አንድ
አስራ ሁለት ሰባ ሶስት ሰላሳ
አስራ ሁለት ሰባ ሶስት አስራ ሁለት ዜሮ አንድ ሰባ ሶስት ሰላሳ
እሺ ሁለት ይሞቶብሃል እሺ ሁለት ይሞጣ አ።
እሺ ሌላ አስራ ሁለት ሀያ ስምንት
አስራ ሁለት ሀያ ስምንት ሰባ ሶስት ስልሳ ስምንት
አንድ ቲ ይሞቶብሃል እዚህ ላይ
ኧረ እባክህ ኧረ በስመ አብ እሺ የመጨረሻ እሺ
በስመ አብ እሺ እ አስራ ሁለት ሀያ ስምንት እሺ
ዘጠና አስራ ሁለት
እዚህ ጋርም አንድ team
በለው እሺ በቃ አመሰግናለሁ ችግር የለውም እሺ አባ።